ሄሎ
ሄሎ ጤና ይስጥልኝ።
አብረሽ ስልን ምን ልታዘዝ? ቴሌቪዥን ነው።
አዎ፣ ስልክ text ይገባል። ብር እየቆረጠብኝ ነው። እንዲቆረጥ ይፈልጋሉ። ምን እንደሆነ አላወኩም።
እሺ፣ አንዴ መስመር ላይ ጠብቀኝ።
እሺ፣ ስልክህን ንገረኝ። ዜሮ ዘጠኝ አስራ ሁለት እሺ፣
ዘጠና ሰባት
እሺ፣
ሀምሳ ስምንት ሰማንያ አራት
እሺ። መስመር ላይ አንዴ ጠብቀኝ።
እሺ
ዜሮ ዘጠኝ አስራ ሁለት ዘጠና ሰባት ሀምሳ ስምንት ሰማንያ አራት አ
የእኛ system ግን አልተጠቀምክም።
ግን ይቆርጥብኛል።
አዎ ግን አልተጠቀምክም። እዚህ ላይ ምንም አይነት የእኛን እንትን አልተጠቀምክም።
እዚህ ምን- የሚቆርጠው ምንድን ነው? ሰማንያ
አይደለም አሁን አንተ ይሄ የሰጠኝ ቁጥር አልቆረጠም።
እንግዲህ ሁለተኛው ስልክ ቁጥሬ ነው። እንግዲህ እንደዛ ያለ እስኪ ንገረኝ
እሱን አላውቀውም። በቃ ላይ አውጥቼ እንደገና መልሰህ ደ- እሺ፣ ደውልልኝ።
እሺ እሺ